hello ሰላም ሰላም እ ከቤስት ቤት ነው የምደውልልህ።
እ?
ከቤስት ቤት
አይ
hello።
hello አቤት አይሰማም?
ይሰማል።
እሺ በሀያ ስድስት ሁለተኛ ወር ላይ ማለት ነው የነበረው transaction ወደ ቤስት ቤት account ተመልሷል። እሺ check አድርገው።
እ ሁለት ሺህ ሀያ አራት ነው
አዎ ቅድም ጠይቀኝ በሀያ ነበር።
ስድስት በሀያ ሰባ- በሀያ አዎ በሀያ ሰባት ነው ግን በሀያ ሰባት አዎ፣ ሁለተኛ ወር አምስት መቶ ብር አይደለ ተመልሷል አዎ።
ወደ ቤስት ቤት account። so እንደ አዲስ ማለት ተመልሷል።
ትችላለህ። withdraw ማድረግ ከፈለግ አዎ check አድርገው አሁን።
እ- እሺ እሺ እሺ መልካም ምሽት።
እሺ thank you እሺ